ሄሎ ጤና ይስጥልኝ ችግር ሄሎ ሄሎ ሄሎ ጤና ይስጥልኝ ጤና ይስጥልኝ እማሜ። order ነበረኝ እና እሺ ሺ ነው የሚያመጡልኝ ስንት ሰዓት ነው ዛሬ ብለው ነበር።
ትናንትና ነው order ያደረጉት ከትላንት ወዲያ
ምን ነበረ item ኡ እም፣ item ሽንኩርትም፣ ቲማቲም፣ ድንች፣ ካሮት እና ቀይ ስር
okay
ዛሬ እስከ አምስት ሰዓት ምናምን ብለው notification ተልኮልኝ ነበር፣ ግን እስካሁን የለም።
አዎ ይዞት ወጥቷል already ወይ የ driver ማግኘት ስልክ እንችላለን?
ልንገሩት እ፣ ዜሮ ዘጠኝ አርባ አንድ እሺ አንዴ ቆይ።
ሀያ እሺ
ዘጠኝ አርባ አንድ አርባ ሀያ አምስት ሀያ
ዜሮ ሰባት ሰባት አስራ አንድ ናት ይባላል ይደውሉለት እሺ እሺ ደውልለታለሁ።
እሺ እናመሰግናለን መልካም ቀን